ስልኝ ቤት እባክዎ ምን ልርዳዎ?
አሎ አቤት አቤት
እህት ይሄ account ዛሬ ገንዘብ አስገብቼ እሺ
አሎ አቤት አቤት እየሰማሁህ ነው
ይሄ account ገንዘብ አስገባትና እሺ
እስካሁን ምንም እንትና አ- አላየሁም ከ CBE ብር በቻፓ በኩል ነው ያደረግከው
ሲቢ ብር ላይ ነው ያ- ያ- ያስገባሁትና ኦኬ የሲቢ ብር ሚሴጁ ልከህልናል ቴሌግራም ላይ
ሲቢ ብር ክማሳ አሁን መስመሰች ሲ አዎ አለ እሺ ሚሴጁን ቴሌግራም ላይ ላክልን እሺ ሲቢ ብር ከምትጠቀምበት ቁጥር ተለገ- ቴሌግራም ላይ ያ- ያ- ያ- ያ- ከ- ከዚህ ላይ ነው ም- የምገባው ወይስ ቁጥር አለ አል ቁጥር ልንገርህ ዜሮ ዘጠኝ ዜሮ ሶስት
እሺ ስረፍጠኝ ዜሮ ሶስት
ቆይ አንድ ይቅርታ ዜሮ ዘጠኝ ዜሮ ሶስት እሺ ዜሮ ሶስት እሺ እ አርባ አራት
እሺ ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ አርባ ሰባት ሰባት አዎ።
Thank you እሺ እኔም አመሰግናለሁ መልካም ምሽት